ጤና ይስጥልኝ አዳማስ ትሬዲንግ እባክዎ ምን ልርዳው?
ጤና ይስጥልን።
አብሮ ይስጥልን።
ቀደም ደውዬ ነበር እና እናንተ መስሪያ ቤት ከኢትዮጵያ ኢንጂነሪንግ ነው የመሹፌር አንድ ስቴሽን ወጋገን ወይም ፒካፕ እሺ ስልክ ቁጥር ትሰጠሃለች፣ ደ- በዚህ ደውል ብሎኝ ነው።
ማን ልበል? እርስዎ ነው ይቅርታ።
በአምላኳ ስም በአምላክ አሀ።
እሺ ምንድን ነበር የፈለጉት?
አ፣ ተሽከርካሪ
ኦኬ ለየት ነው
ለቱም ቱም የሚባል እንትን ቤንች ቤንች ማጅ ማጅ ከተማ ቤንች ማጂ
አ፣ ማጅ
እሺ እ፣ እየፈለግን ነው መኪና ሬዲ እንደሆነ ደውለን እናሳውቃለን።
okay ትደውይልኛለሽ?
አዎ ደውላለሁ። በዚህ ቁጥር አገኘታለሁ አይደል?
አ አ አ አዎ እሺ ደውላለሁ።
okay እሺ እሺ